hello አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። እንዴት ነው የደወሉት? እባክዎ ምን ልርዳው?
እ፣ ያው እናንተ ጋር ስራ ለመስራት ነበር።
እሺ፣ ምን አይነት ስራ?
እ፣ ለበለጠ መረጃ ቢሮ መጥቼ ባናገር ደስ ይለኝ ነበር።
ስራውን ንገረኝና እኔ አስተላልፍልሃለሁ።
ማለት ስራውን ንገረኝና እኔ አስተላልፍልሃለሁ።
ቢሮ ለጊዜው ብትነግሪኛችሁ።
እሺ፣ ቦሌ አበ- ቦሌ ደንበል አበሮስ ህንፃ አራተኛ ፎቅ።
ኦኬ፣ ኦኬ። ማን ቦሌ አበሩታ አዎ፣ ቦሌ ደንበል አበሮስ ህንፃ አራተኛ ፎቅ አበሩ ላይ።
ኦኬ። ቦ- ቦሌ አበሩሽ ነው አበሩስ አበሩስ አዎ፣ አበሩሽ ህንፃ አበሩስ ደንበል።
አበሩስ አዎ።
እሺ፣ እሺ።
ስለደወልክ እናመሰግናለን። መልካም